hello hello
አቤት hello ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
እ፣ እንትን ነበር ምን፣ እ፣ coin ኦ- coin ኦችን ለመግዛት ነበረ።
እሺ coin አንድ ቁጥር ላይ መግዛት ይችላሉ።
ማለት እ፣ direct ከ wallet ላይ እንዴት transfer ማድረግ አይቻልም
ከ- ከሞባይል ካርዶት ነው የሚወስደው።
እንጂ ከ wallet ላይ አይቻልም።
አዎ
እሺ፣ እሺ
እሺ።
እሺ